እንዳዛ hello ጤና ይስጥልኝ። ተድላ አምቡላንስ
ተድላ አምቡላንስ ጎንደር አገልግሎት ይሰጣል።
ምን አሉኝ? ምን አሉኝ?
ተድላ አምቡላንስ ጎንደር ላይ አገልግሎት ይሰጣል ወይ?
ከአዲስ አበባ ወደ ጎንደር ወይ ከጎንደር ወደ አዲስ አበባ transportation ፈልገው ነው?
no እዛው ላይ ጎንደር ጎንደር ውስጥ
አይ እስካሁን አሁን ለጊዜው አልከፈትንም። ወደ ጎንደር branch የለንም። እሺ፣ ስለደወሉ እናመሰግናለን።